የሚለው ጤና ይስጥልኝ ጤና ይስጥልን ጉዳይን የደወሉት ነው
ለቤት ተመላላሽ፣ ለቤት ሰራተኛ፣ ልብ- ለልብስ አጣቢ
ከእርሶ ጋር ትልቅ ሰው የለም ትልቅ ሰው ካለ ያገናኙኝ
እኔ ሰው ነኝ። አስራ ስምንት አመቴ ነው።
ለየት አካባቢ ነው የፈለጉት
እ?
ለየት አካባቢ ነው የፈለጉት ላፍቶ ላፍቶ ላፍቶ ምኑ ጋር ነው ልዩ ቦታው ምኑ ጋር ነው የሚባለው
ላፍቶ መስቀለኛ ቁጥር አንድ ኮንዶሚኒየም ላፍቶ መስቀለኛ
ቁጥር አንድ ኮንዶሚኒየም ስሞትም አለበል
ተበጀ ቸኮለ ማን አሉኝ